hello. hello ጤና ይስጥልኝ።
okay የ የ የሮማንያ work visa ይዘህ እሺ የሮማንያ work visa ይዘህ ወደ ሮማንያ ሄደህ ከሮማንያ ወደ ፈረንሳይ በ- ወደ ፈረንሳይ fly ማድረግ ይቻላል በሮማንያ ቪዛ
እሺ፣ ከሮማንያ ወደ ፈረንሳይ።
ከሮማንያ ወደ ፈረንሳይ
እሺ አንዴ በ- መስመር ላይ በ fly በ flight የ work አ- ቪዛ ማለት ነው work visa ኖሮት እ፣ የሮማንያ work vi- የ work- work visa ነው ያለሁት አይደለ?
አዎ የሮማንያ work visa አዎ።
ከዛ ከሮማንያ ከቡካሬስት ወደ ፈረንሳይ ማለት ነው እሺ አንዴ መስመር ላይ ጠብቁኝ።
እሺ ኦኬ። ሰላም ነው። አዛ።
ምን- መስመር ላይ ነዎት? መስመር ላይ ነዎት? ደንበኛችን አዎ፣ አዎ።
እ፣ በሮማንያ ቪዛ ፍራንስ መግባት አይችሉም።
አይቻልም።
አዎ አይቻልም።
okay። ወር- ከዚህ ወደ ፍራንስ straight ለመሄድ እንዴት አድርጎ መሄድ ይቻላል?
እ፣ ቪዛ እንትን አድርጎ ነው ቪዛውን እንዴት ማግኘት እንዳለቦት።
አዎ፣ እሺ እሱም apply ማድረግ ይችላሉ።
ወደ ፈረንሳይ ምን አሉኝ?
ወደ ፈረንሳይ straight ወደዚህ ወደ ፈረንሳይ መሄድ ከፈለግን እንዴት አድርገን ቪዛውን ማግኘት እንችላለን?
እ፣ በምን አይነት ቪዛ ነው? በስራ በስራ እ፣ ቪዛ ነው age- agent አ- በሆነ በሆነ ኋላ በስራ እሺ በስራ በ- በስራ እሺ በስራ እሺ በስራ ከሆነ እዛ መጀመሪያ እዛ ከሚገኝ ቀጣሪ ድርጅት ወይም ደግሞ company እዚህ agent የሉም? እዚህ agent
እኛ እ፣ ቤ- እንትን ነው information ነው የምንሰጡት። እንዴት ራሶት agent ላይ ሳይሄዱ apply አድርጎ መሄድ እንደሚችሉ ነው እሺ የምንሰጡት።
እሺ
እሺ መጀመሪያ እዛ ከሚገኝ ቀጣሪ ድርጅት ወይም ደግሞ company ስራ ማግኘት ይኖርቦታል፣ ወይም ደግሞ job offer letter ሊያገኙ ይገባል።
አ
እ፣ ከዛ በኋላ ነው ለ visa apply ማድረግ የሚችሉት ማለት ነው።
okay ስለዚህ መጀመሪያ እ፣ እዛ ከሚገኝ ድርጅት እ፣ ስራ እ፣ ማግኘት ይኖርቦታል። መጀመሪያ job offer letter
ኦኬ በቃ እደውላለሁ።
እሺ፣ ደውል ይችላሉ።